hello hello
ይሰማኛል። አይሰማት?
ይሰማኛል። ጤና ይስጥልኝ።
እግዚአብሔር ይመስገን።
ወጌሻ ለመመዝገብ እሺ፣ በአካል ለመማር ማለት ነው።
ይቻላል። እሺ፣ አዎ። ክፍያው የት ነው? እዛው ነው?
እ፣ information ኑ አለዎት?
የ- አይ አሁን YouTube ላይ አይቼ ነው እ፣ ተ- ቅድም በስልክ ቁጥራችሁ ስደውል ስ- ስልካችሁ ተይዟል።
አዎ፣ busy ነገር በጣም ስልክ ደወል ስላለ።
አ፣ ክፍያው ስንት ነው? ለስንት ወር? ለሶስት ወር ነው አይደል?
እሺ፣ ስሞትን አንዴ ይነግሩኛል። አዎ፣ ርብቃ ስሞትን አንዴ ፍቃዱ።
ነግረኛል።
ርብቃ ፍቃዱ።
ስልክ ቁጥር ይነግሩኛል። ቆይ አንዴ፣ ዜሮ ይቅርታ። እሺ፣ ዜሮ ዘጠኝ ሰላሳ ሁለት
እሺ፣
ስልሳ ስድስት
እሺ፣ ሀምሳ አራት አስራ ሁለት
እሺ። የት አካባቢ ነው?
ባልዳስ
ማስታወቂያውን ከየት ነው ያዩት?
YouTube ላይ
እሺ፣ ትምህርቱን ለምንድን ነው የሚማሩት?
የ YouTube ስራ ለመስራት ማለት ነው።
okay እሺ እሺ ኮርሱ የሶስት ወር ኮርስ ነው። በሳምንት ሶስት ቀን ነው የምንሰጠው። ሰኞ፣ ሮብ፣ ዓርብ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ወይም ደግሞ ማክሰኞ፣ ሐሙስ፣ ቅዳሜ ነው። ገና ቀኑን አልወሰንም። የምንሰጥበትን ቀን ግን በሳምንት ሶስት ነው ከአስራ አንድ ተኩል እስከ አንድ ሰዓት ተኩል አያት አካባቢ ተስፉ ሲኒማ ላይ ቀን ሙሉ ነው።
አድ- ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል okay okay።
አያት አካባቢ ተስፉ ሲኒማ ላይ ነው ኮርሱን የምንሰጠው።
አ ሀያ credit hour አለው። አንዱ credit hour ሰባት መቶ ሀምሳ ብር ነው። በብር አስራ አምስት ሺህ ብር ማለት ነው ለሶስት ወር ሙሉ ክፍያ ኦኬ ቀድመው እስከ የካቲት ሀያ አምስት ከተመዘገቡ ልዩ ቅናሽ አለ። ወጌሻ የመጨረሻ ዙር ስለሆነ አራተኛው ዙር እሺ።
ለዛ ተብሎ በአካል ልምጣ። በአካል በአካል ቦሌ መምጣት መምጣት አይጠበቅበትም።
ነው።
በዚህ okay መጨረስ ከፈለጉ ይጨርሳሉ። አስር ሺህ ብር ነው እስከ የካቲት ሀያ አምስት ከከፈሉ ልዩ ቅናሽ አለው።
እሺ።
ስለዚህ አመሰግናለሁ።
account ከፈለጉ account ካለው ካስገቡ በኋላ ስም፣ ስልክ ቁጥርና የከፈሉበትን አድርገው በዚህ ስል- በሰባ አምስት ቤት ስልክ ቁጥር ቴሌግራም ላይ ልኮልኛል።
እሺ እሺ እሺ እሺ። እንደዛ አደርጋለሁ። ነገ መልሼ እደውላለሁ እሺ እሺ በሰላሳ ሁለቱ አመሰግናለሁ።